እሺ እሺ አዲስ ሰላም አዲስ ማሽን እሺ አዎ
ሄሎ ሄሎ
አቤት ሰላም እንዴት ነህ ከስኬት ነበረ
ከምን ስኬት ቴክኖሎጂ ከስኬት?
ነበር ምን አዎ አዎ እ በ reset የገባ ማሽን ነበር
አዎ አዎ አዎ አልቋል ክፍያ አንድ ሺ ሰላሳ አምስት ብር እና ፎርሙን ይዘና እሺ አለማየሁ ፎርሙ እንትኑን ይሄ
የሰጠነ ይሄ መረካከቢያ የሰጣችሁ ፎርም አለ አዎ አዎ የፈረምክበት አዎ አዎ እሷን ይዛሃት ና ክፍያ አንድ ሺ ሰላሳ አምስት ብር ባለቤት እሺ፣ ስለሆንክ ችግር የለውም።
ማለት ነው እሺ አዎ ችግር የለው እሺ ነገ ጠዋት እመጣለሁ ግን አሁን ነገ።
አይ፣ ዝናብ ነው አዎ በጣም ነገ ነገ ነው እሺ እሺ ንግድ እሺ።
ፍቃድህንም ይዘውና ለማንኛውም እሺ ንግድ እ፣ ፍቃድ መልኩ- ባንተ ስም ነው የሚለውን ለማየት ንግድ አዎ።
ፍቃድህንና ፎርሟን ብቻ የሰጠንህ መረካከቢያ ፎርምና ክፍያ አንድ ሺ ሰላሳ አምስት ብር እሺ ችግር የለው ችግር እሺ የለው አባዬ እሺ እሺ ቻው።
እሺ እሺ ቻው ቻው